Hello.
Hello, ብሩክ እንዴት ነህ?
አለሁልሽ ጀሬ አለን ሰላም አለሁልሽ አማን አ- አለን አለን። ኧ ዲሹ እናንተ ጋር ይሰራል እንዴ? sound ምናምን በስንት ሰዓት ይሰራል?
ዲሽ እ
ውሻው ነው ምንድን ነው?
አይ አጠቃላይ ስከፍቱት ግን ቻናሉ ድምጽ ምናምን በስንት ሰዓት ያመጣል?
አ እየሰራ ነው። እስካሁን የደወለልኝ ሰው የለም። ተበላሽ ማለት ነው። እኔ ያው እንግዲህ ሲደውሉ ነው የማውቀው።
አ ግን እስካሁን የደወለ የለም ይሰራል።
አ አ okay እሺ እሺ በቃ ብሩክ እሺ አይን check እኔ የምልሽ ጀ- በዚህ አጋጣሚ አንድ ነገር ልጠይቅ።
እሺ አ፣ አረካ የሚለው shopping አለ አይደል? አረካ የምትሏ መጀመሪያዋ የኔ እ እሺ
የእሷን ሙሉ cashier፣ password፣ user ID ምናምን ላክልኝ። የሆነ ገጠር እየከፈትኩ ነው እና ጠፋብኝ።
reset አድርገን ላክልህ።
አይ የእሷን እንትን ላክልኝ፣ password ዋን፣ user ID ዋን ሙሉ ለሙሉ cashier ዋን ላክልኝ።
ኦኬ እሺ እሺ እሺ አ- አረካ የምትለዋን ጠብቅ።
ገብቶ እሺ እሺ እሺ